hello hello ሰላም ነው?
እግዚአብሔር ይመስገን። ምን ትሆን ነበር?
አክቲቪም ስትሆን አሁን በቅርቡ ያስተዋወቀው ስልክ ይመስለኛል። አ?
እ፣ ስለ አክሲዮን
አ ስለ አክሲዮን
እሺ፣ ያው እያስተዋወቀ ነው። ከሐምሌ አንድ አንድ ጀምሮ ነው የሚጀመረው።
OK። ማለት በቴሌቪዥን ስላየሁት ነው ዛሬ እና እሺ፣ እሺ እሺ። የምትነግሪኝ ነገር አለ መረጃ ምናምን እንደዚህ minimum የማገኝበት?
ከሀያ ሺህ ጀምሮ ነው የሚሸጠው። maximum እስከ ሁለት ሚሊዮን ባለው የአንድ አሃ።
ሺህ ዋጋ አምስት መቶ ብር ነው።
አሀ፣ አሀ፣ minimum መግዛት የሚቻለው አርባ share ማለት ነው። እና አሃ፣ አሃ።
ከሐምሌ አንድ ጀምሮ እንጀምራለን ከሚቀጥለው ሳምንት ደግሞ እ፣ እና ስሙንና አሃ።
ስልኮትን ይዤ የሚፈልጉ አሃ።
ከሆነ ሶስት ቦታ አሃ።
ቢሮ አለን፣ ገርጂ፣ ቦሌ እና ልደታ።
አሃ።
አንድ ቦታ ቀርበው ሙሉ መረጃ ይወስዳሉ ስለ share ኡ።
አ፣ ክፍለ ሀገር ነኝ አሁን የምደውልሽ ክፍለ ሀገር ሆኜ ነው በአማራ ክልል።
OK እ፣ ምናልባት አሁን በ soft copy ወይም በሚዲያ ወይ በቴሌግራም ወይ በሆነ social media ማ- ማግኘት የሚችል ከሆነ ችግር አ።
የለውም። ለራቅ ቦታ ላለም ሰው የተዘጋጀ system አለ።
አሃ፣ እዛ ይደውለን ሙሉ መረጃ እናሳውቆታለን።
እሺ፣ ትደውይልኛለሽ? አ፣ አ።
የእርሶ ቁጥር ነው ወይስ ሌላ ቁጥር አሉት?
አዎ የራሴ ነው ሞባይል አንድ የራሴ ነው።
በል ስሙት።
ኤርሚያስ መንግስት ይባላል።
ኤርሚያስ ከየት አካባቢ ነው የሚደውልልን?
ደጀን አማራ ክልል።
እሺ እሺ፣ እንደውልሎታለን።
እሺ አመሰግናለሁ።
እናመሰግናለን። መልካም ቀን።